Hello hello ሰላም ጤና ይስጥልኝ። ከየታደሰ ስልክ ነው?
አቤት የታደሰ ስልክ ነው?
የማ የታደሰ? አዎ አዎ።
እሺ ከ STEM for Kids ነበር የምደውለው የኮምፒውተር programming የልጆች ስልጠና ተቋም።
እሺ
ስልክህን ፌስቡክ ላይ አስቀምጠህልን ነበር አስታወስ መረጃ ፈልጋለሁ ብለህ።
እሺ እሺ እ አዲስ አበባ ውስጥ ነው ያለኸው?
አዎ አዎ። ጀማ
እሺ እ መረጃ ትፈልጋለህ ወይስ ጥያቄ ነው ያለ?
መረጃ በኤፍቢ አዎ።
ነው የምጠቀመው።
እ እ በ FB ነው የምጠቀመው።
no computer programming የልጆች ስልጠና አስታወስ ስልክህን አስቀምጠህ።
አለ። እሺ እሺ። በቃ ቆይ፣ እኔ እደውልልሃለሁ ትንሽ ቆይ።
እሺ